ሄሎ ሄሎ አቶ ነጋሽ ጤና ይስጥልን።
ጤና ይስጥልኝ።
ከኢንኮሞኮ ነው የምንደውልሎት አቶ ነጋሽ።
ወይ ወዳጅ ከኢንኮሞኮ ነው የምንደውልሎት።
አ አ
ጤና ይስጥልን። ሰላም ነው?
ሁሉ ደህና?
ሁሉ ሰላም፣ ሁሉ ሰላም። አጠር ያለች አገልግሎታችን ላይ ማሻሻያዎችን ለማድረግ እና የእናንተን እርካታ ለመለካት አጠር ያለች የዳሰሳ ጥናት እየሰራን ነው እና የሁለት የሶስት ደቂቃ ወስደው በስልክ የ interview የቃለ ምልልስ እንዲስ ቃለ ምልልስ እንዲሰጡ ፈልገን ነበር የደወልኩሎት።
እኮ ትንሽ ስራ ላይ ነኝ። ወይ ወደ በኋላ አካባቢ ልደውልልህ?
እሺ ነገ እንደውልሎት፣ ነገ እንደውልሎት፣ ነገ እንደውልሎት።
ደውልልኝ። እሺ፣ እሺ ነገ እንደውልሎታለን። እናመሰግናለን።
እሺ፣ እሺ፣ እሺ።
እሺ ቻው።